ስምንተኛ ሪም ክፋይ መደብ ምእህዲት አንድ እጅ ካዕበት ምክዕቢት ምክልኢት ሁለት እጅ ሁለት እጥፍ ምስልሲት ሶስት እጅ ሶስት እጥፍ ምርብኢት አራት እጅ አራት እጥፍ ምህምሲት አምስት እጅ አምስት እጥፍ ምስድሲት ሶስት እጅ ምስድሲት ስድስት እጅ ስድስት እጥፍ ምስብኢት ሰባት እጅ ሰባት እጥፍ ምስምኒት ስምንት እጅ ስምንት እጥፍ ምትስኢት ዘጠኝ እጅ ዘጠኝ እጥፍ ምእስሪት አስር እጅ አስር እጥፍ በከፊል ይነገራሉ። ሲገባም ምክዕቢተ ክብር ይደልዎም ለሐዋርያት እምክብረ ጻድቃን በማለቱ የመሰለውን ሁሉ ያሳያል። ስምንተኛ ሪም ክፋይ መደብ ተፈጸመ።